వినయ్ ወይ ሰበ ሰላም ነው ሄሎ ይሰማኛል ይሰማኛል
ጣና ሰባት ሰላሳ አራት አልደረሰልኝም ከሬስቶራንት ምግቡ ምን ሬስቶራንት ሲዜሪያ ነበር
ዘጠና ሰባት ሰላሳ አራት ነው ያልኩት አዎ አልወጣልኝም እስካሁን ነው ስምህ ጌታ ስጠኝ
ጌታ ስጠኝ እሺ አሳውቅላቸው ያውጡልሽ እሺ